ሄሎ ሄሎ ቅዱስ እንዴት ነህ?
እግዚአብሔር ይመስገን።
እሺ አእምሮኝ አልታዘዘም እያሉት ነው።
አ አልታዘዘም። እዛ ምግብ ቤት ነው የተጣለው።
እሺ አቅርብ ሌላ እናገራቸው።
ሄሎ ጤና ይስጥልኝ አእምሮኝ ሲምሲ ነው።
አዎ እሺ ከቢዩ ነበር በኦርደር ነበር አምስት ሀያ ሰባት ሰባ ስምንት ኦርደር አልተቀበላችሁ።
አዎ አልተቀበልኩም፣ ግን ሜሴጅ ደርሷል። በሜሴጅ ልስራው እያልኩት ነበር።
okay ስለዚህ መስራት አልጀመርሽም።
አዎ አልጀመርኩም፣ ምክንያቱም order አልታዘዝኩኝም። አላዘዙኝ message ግን አስገብቶታል።
ስለዚህ አልተሰራም ምግቡ።
አዎ አልተሰራም።
እሺ ምን ያህል ደቂቃ ሊፈጅ ይችላል ቢታዘዝ?
አንድ ሀያ ደቂቃ
ከዚህ በኋላ ታስተላለው ማለት ነው። አዎ
እም፣ እሺ ቆይ እንደውላለን። እሺ እያዘዝኩሽ አይደለም።
እሺ።
ሄሎ
እደውልልሃለሁ። እሺ ቅዱስ
እሺ ማለቴ bot ላይ አሳውቅሃለሁ። ሄሎ
እሺ እሺ እሺ እሺ